ሰላም እንዴት ነሽ?
Hello ጤና ይስጥልኝ።
ቤት ነው
አብሮ ይስጥልኝ። ሰላም ነው። እንዴት ነሽ?
አለን አለን እንትን ፈልጌ ነበረ ቻፓ ጨዋታ እ?
ቤቱ ቤስት ቤት እሺ ወደ CBE አካውንቴ መላክ ፈልጌ ነበረ ሂሳብ ወደ አካውንቴ ወደ እኔ አካውንት ማለት ነው።
ከቤስት ቤት ወደ CBE መላክ ፈልገህ ነው ወይስ ከ CBE ወደ አይ ቤስት ቤት?
ከ CBE ወደ አዎ ቤስት ቤት ወደ ቤስት ቤት አዎ እሺ ልክህ ነው ያልገባልህ?
አ- አልገባኝም እስካሁን። አዎ አካውንት ደግሞ CBE ብር ደግሞ ብሩ ወጥቷል።
እሺ ዜሮ ዘጠኝ እሺ
ስልክ አስራ አንድ ንገረኝ። አስራ አንድ አስራ አንድ ሀያ ሰባት የደወልክበት ነው?
አዎ
አስራ አንድ አለ ሀያ ይሄ አለ ሰባት እ?
አለ ወይ ዘጠኝ አስራ አንድ እሺ ሰማንያ አምስት እሺ ሰማንያ ሶስት እሺ አስራ ሶስት
አሁን ነው
አሁን ነው ወይስ ስንት ብር ሲቢኢ ብር እኮ ይሄ ስንት ብር ነው?
አምስት መቶ
አሁን ገብቶልሃል። check አድርግ እሺ ወንድሜ። ስለደወልክ እናመሰግናለን። መልካም ምሽት።